ጤና ይስጥልኝ ሙሉ ስፖርት ነው እባክዎ ምን ልርዳዎት
ብር ላወጣ ብዬ ነው የሞከርኩት ሳለ ብሩ ወዴት እንደሄደ አይታወቅም
ከ transaction ግን ከዛ ተቀንሷል አድርገው የላኩ ከዛ ተቀንሷል
ከ transaction history ላይ ያልገባልዎትን screenshot አድርገው የላኩልን
በአማርኛ ነው የምጠቀመው እኔ
እሺ ከዝውውር ታሪክ ላይ
ዝውውር ታሪክ እሺ ከዛ ከእሱ ላይ ያልገባልዎትን screenshot አድርገው የላኩልን
እሺ እሺ እሺ መልካም ቀን እሺ በዚህ ነው የምልከው በ message አይ ስልክ ልንገሮት እሺ ያዙ
እሺ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት እሺ በቴሌግራም ማለት ነው አዎ
እሺ እሺ እሺ